الو
ሄሎ መርሐባ ፊሊሞን ሀዱሽ
አዎ ከዊ ፕላስ ድርጅት ነው የምደውል።
ከ hello አይሰማም hello ከዊ ፕላስ ድርጅት ነው የምደውለው።
እሺ የእኛ application ላይ ተመዝግበው ነበር። በአሽከርካሪነት ነው ወይንስ በ
አ አዎ ዝም እንትን እያልኩት እና እንዳጋጣሚ ብዬው ነው ተሳስቼ አሃ።
ይቅርታ
እ- በአሽከርካሪነት ነው ወይስ በተጠቃሚ ነው?
ነው ግን ዝም ብዬ እንዳጋጣሚ ነው እንትን ያልኩት እናቱ ይቅርታ
እሺ፣ እሺ።
ባክስ ባክስ ብሎ እምቢ አለኝ hello ይሰማል ይሰማል አ?
አዎ ይሰማል።
ይቅርታ ተሳስቼ ነው ዝም ብዬ እየካው ነበርና ያየሁት ነበር እህም፣ የለውም እርስዎ እና ተጠቃሚ ከሆኑ አ
ተጠቃሚ ከሆኑ ዊፕላስ ሶሉሽን user የሚለውን አውርዱና አ አገልግሎቶችን መጠቀም ይችላሉ። እ፣ አሸናፊ የሚያደርጉትም እዛ ስለሚገኝ እሱን በማጋራት ለሽ በማጋራት እ፣ የቻሌንጁ ተጠቃሚ መሆን ይችላሉ ማለት ነው።
inv- invite ሳርግ ነው አዎ ግን እ፣ አሁን አ የተመዘገቡት እርስዎ ዊፕላስ ሶሉሽን provider የሚለው ላይ ነው።
አ፣ አሁን ፕሮቫይደር ምን ደግሞ ለ- ለአሽከርካሪዎችና አገልግሎት ሰጪዎች የሚመዘገቡበት ሰጪ ስለሆነ አ እርስዎ ዊፕላስ ሶሉሽን user የሚለውን ያውርዱ።
ዩዘር ዩዘር እሺ ዩዘር አዎ። እሺ፣ በጣም እሺ እናመሰግናለን። መልካም አመሰግናለሁ ቀን። እሺ።
እሺ